እንትን እኮ ነው
መሰረት ትገባለን ችግሩ አገባም ሄሎ ሄሎ።
ስልሳ አራት ሀያ ሁለት እመቤቴ ሀያ ሁለት ብለው ነበር።
የገርጂ order ነው ሰመረ ነኝ እና ሀብታሙ ሰራዋለሁ እያለ ነው። እኔ መሽቶብኛል።
ማነው አንተ ሰመረ?
ሰመረ ሀብታሙ ነኝ።
ማነው ሰራለሁ ያለው?
ሀብታሙ አለምነት ጥላሁን እሺ አንዴ ክፈትልኝና እ፣ ልጠይቅ እሺ። ግን እሺ፣ እኛ ገርጂ።
ማስገባት አቁመናል። ለድሮ- ለ- አረ ያው የሶስት ለ control የሶስት ነገር ልክ- ብታወጪ አረ አረ ይዞ አረ የለም በእግዚአብሔር እንዳታወጪ በማርያም እኔ ሙሉ ኃላፊነትን እወስደዋለሁ።
እኮ አይደለም። አይ አቁመናል። ኃላፊነት ምናምን ሳይሆን ነው ሀብታሙ ግን ያው አሁን አቁመናል ሶስት እኛ።
ሶስት ሰዓት ነው አሁን ምን ማን በቃ ያው ቤት ለ- እየገባ ስለሆነ ጠብቀኝ።
ችግር የለውም።
ሀብታሙ ማን ነው?
አለም አለምነህ አለምነህ ልጠይቅልህ እሺ።
እሺ
አረ ቢስፋችሁ ንገሪ ችግር የለም እኛ እንደምንም ብለን አባብለን ምናምን ሞላ ሞላ ሞላ ሞላ
ወይ ወይ ሀብታሙ አለምነህ እናገናኝ።
እሺ እሺ ወይ ወይ አለው
እሺ ሀብታሙ አለምነህ ገርጂ ነዋ።
አዎ ገርጂ አዎ አስገቢልኝ ዝም ችግር የለም ይገባላል።
ቤት ይዛው ነው እሺ፣ የምመች ያስገባላል። dispatcher ነው የሚያስገባው ነው አይደለም።
እሺ እሺ
ገርጂ ከብ